ሄሎ
ሄሎ፣ ሰላም ነው።
ዜና ስሚዎች ልጅ አለን። በቴሌግራም ልኬ ነበር የውሾች እየሮጡ አንደኛው ወጥቶ አልተመዘገበልኝም።
ኦኬ፣ ማን የሚለው ነው ስምህ? ይቅርታ ሪያክት ነገር ነው
ማ
ስም ስም የለውም ዝም ብሎ ሪያክት ነገር አ፣ ኦኬ ኢሞጂ ነገር ነው።
አ
ኦኬ አ አየሁት። እሺ
አገኘዋ አ አግኝቼዋለሁ። እሺ፣
እና እመልስላለሁ።
እሺ